የልቤን የሚያውቅልኝ የውስጤን ህመሙን በፍቅር ሚያሽልልኝ ቀርቤ እንደ ሰው መጫወት አልችልበት እንዲህ እንደ ዋዛ እራቅሽኝ እንደ ዘበት እንዳንቺ የሚሆን የልቤን የሚያውቅልኝ የውስጤን ህመሙን በፍቅር ሚያሽልልኝ ቀርቤ እንደ ሰው መጫወት አልችልበት እንዲህ እንደ ዋዛ ራቅሽኝ እንደ ዘበት ሳስታውሰው እኔ ያመኛል የሚታመን የት ይገኛል? የቆምኩትን እረ አላውቅም ቆሜ ስሄድ ሰው አልመስልም። እንቅልፍ የለኝ ሲነጋብኝ ሰው ሲከዳኝ ጨለመብኝ። ጥላኝ ብትሄድ ብትርቀኝም መቻ በቃው እርሜ የለኝም። ከዚህ በላይ ምን አለ ምን አለ የሚወዱትን ካጡ ወዲያ ምን አለ ምን አለ ከዚህ በላይ ምን አለ ምን አለ የሚወዱትን ካጡ ወዲያ ምን አለ እንዳንቺ የሚሆን የልቤን የሚያውቅልኝ የውስጤን ህመሙን በፍቅር ሚያሽልልኝ ቀርቤ እንደ ሰው መጫወት አልችልበት እንዲህ እንደ ዋዛ ራቅሽኝ እንደ ዘበት እንዳንቺ የሚሆን የልቤን የሚያውቅልኝ የውስጤን ህመሙን በፍቅር ሚያሽልልኝ ቀርቤ እንደ ሰው መጫወት አልችልበት እንዲህ እንደ ዋዛ ራቅሽኝ እንደ ዘበት ልክ እንዳይነ ስሳሳላት ልሞት ብዬ ብምልላት ላትጨርሰው አስጀምራኝ ተለየችኝ ት አቱ ወደ